ጤና ይስጥልኝ።
አይሰማም? ሄሎ ሄሎ ሄሎ ጤና ይስጥልኝ። ቺፕቺፕ
ጤና ሰላም ነው?
ሰላም።
ትናንትና ደውዬ ነበረ እሺ
ሆነ ሽንኩርት አንድ አስር ኪሎ ብዬ ገዝቼ ነበረ ኦንላይን ከፍዬ እሺ። በዚህ ስልክ ነው order ያደረጉት? hello
በዚህ ስልክ ሳይሆን ስልኩን ነግርሻለሁ።
እሺ፣ እ ንገሩኝ።
ዜሮ ዘጠኝ አስራ ሶስት እሺ፣
ሰላሳ ሁለት እሺ፣ ሀያ ስምንት አርባ ስምንት
በምን ተስኖት አይደለ?
አዎ መንተስ ነው ታ አዎ፣ ግን fail አድርጓል group ኡ። hello
እኮ እ ሰው ላገኝ አልቻልኩም ይህን እንዲሞላልኝ አዎ፣ ስለዚህ ይሄ refund ነው የምናደርግሎት ሶስት መቶ ሰማንያ ብር።
አዎ refund አድርጉልኝ እሺ እሺ፣ ዛሬ ልጅቷ ስላልገባች ነው፣ ነገ refund እናደርግሎታለን።
እሺ እሺ፣ እናመሰግናለን። መልካም ቀን።